ጤና ይስጥልኝ ድንግቲዩብ
ጤና ይስጥልኝ አድራሻቸው የት አካባቢ ነው ድንግቲዩብ
ቦሌ ደንበል ፊት ለፊት አበበ ሸንቃ አራተኛ ፎቅ
ቦሌ ደንበል ደንበል ፊት ለፊት አበሩስ ህንፃ አራት መቶ ሰባት አራት ምን ህንፃ ይቅርታ አይስም አበሩስ ህንፃ አበሩስ አበር አበርሽ ህንፃ
አበሩስ አበሩስ ህንፃ አበርሽ ህንፃ
አበርሽ እሺ።
ሳይሆን አበሩስ ስስ የመጨረሻው አበርት
አበሩስ ህንፃ እሺ ወይም ደንበል ፊት ለፊት አበሩስ ህንፃ አራተኛ ፎቅ።
እሺ አራተኛ ፎቅ እሺ እሺ እሺ እናመሰግናለን።
ለምን ጉዳይ ነበረ? ያው መምጣት እ- ሳይጠበቅቦት ይችላል።
እ፣ ደብዳቤ ለማስገባት ነው
የ- አምጡ ተብላችሁ ነው? የምን ደብዳቤ?
እ፣ ደብዳቤ አስገብተን እ፣ እንትን ነው ከሆነ ድርጅት ነው ደብዳቤ እዛ የሚገባ ድርጅት አለ እና ለዶንኪቲዩብ ተብሎ ስለተጻፈልን አድረስ ተብዬ ነው እሺ ይቻላል። እሺ እሺ